ወንድሜ
ሄሎ ሄሎ ሄሎ ይሰማል? ሄሎ ይሰማል? ሄሎ
ይሰማል ይሰማል? ወንድሜ ሄሎ ይሰማል ይሰማል።
እም ሰላም ነው። ከሻሸመኔ ነው የምደውለው። ሰላም ነው።
ንገረኝ
እ ዶክተር ፈለቀ ስምህን ንገረኝ።
ዶክተር ፈለቀ እያልኩ ነው።
ዶክተር ፈለቀ እሺ፣ አዎ የ- የ- የሀያ ስድስት ነው የሚመጣልኝ ነበረ
እሺ፣ ነ- ነገ ሀያ ስድስት የሚመጣልኝ አለ። message ከእናንተ የደረሰኝ የሀያ ዘጠኙ ነው። የሀያ ዘጠኝም የሚመጣልኝ አለ። የነገው ግን የሀያ ስድስቱ አልደረሰኝ message ኡ።
የነገው ነው ኧረ- ያደረሰልህ? ደረሰ?
አዎ፣ የሀያ ስንት ነው ስድስቱ ብዛቱ? አም- የነገ አምስት አምስት አም- አምስት ሺህ
አምስት- confirmation ኡ የደረሰኝ አዎ፣ ኮንፊርሜሽኑ አዎ፣ እ- አዎ አዎ። ያለው እሱ እሱ message እ፣ ትክክል አይደለም። በብዛት የተሳሳተ message ነው አሁን እየተላከ ያለው እና እየተሰራበት ነው። system ኡ እየተሰራ ስለሆነ ነው።
በቃ እንደዛ። ስለዚህ እዚሁ area አ- ማናጀሩ ጋር እንጨርሳል።
አዎ አዎ፣ ትክክለኛው መረጃ በሱ በኩል ታገኛለህ። አሁን የሚመጣውን message እ፣ እሱ እየተስተካከለ ነው። ትክክለኛ መረጃ እንዲደርሳችሁ እሱ እየተሰራበት ነው እና እ፣ እ።
ምናልባት በሱ confuse እንዳትሆን እዛ አካባቢ ያለው የኛ ተወካይ በሱ በኩል ነው መረጃ የምታገኘው። አዎ ስለዚህ በሱ በኩል ይሻላል። በነበር ነው ይሻላል። ይሄ እኮ አወዛገበን እኮ
ይህ- ይህ ይስተካከላል። ግን ይሄ ሲ- system ኡ እየተሰራ ስለሆነ ነው እንጂ አ፣ ይስተካከላል። ይሄም ይስተካከላል። ከእነሱ የእነሱ መረጃም ይሄኛውን message ም አንድ የ- እየተዋሃደ ነው የሚሆነው እና እሺ፣ እየተሰራበት ነው አሁን ላይ system ስለሆነ።
እሺ፣ አመሰግናለሁ።
እሺ፣ መልካም